ሄሎ ሰላም ጤና ይስጥልን ጭብጭብ ሰላም እንዴት አልሽማ?
ሰላም እግዚአብሔር ይመስገን።
ኦርደር አርጌ ነበር እና አንድ ዕጣ ጠርቶብኝ ነው።
እሺ አሁን ተቀብለው ነው ሌላውን አዎ
እስኪ ሪንገሪ ቁጥር ነው አዎ ዘጠኝ አርባ አራት
አርባ ሁለት አስራ ሶስት እሺ ዘጠና አራት ሀያ ሁለት
ምንድን ነው የቀረቦት product?
ካሮት
ካሮት ነው ያልመጣሉት?
ያው ካሮት አልመጣም።
እዚህ ግን ተጭኖ እንደወጣ ነበረ የሚያሳየው። driver ኡ አለ?
ሄዷል። አሁን ምንም ስርዓት የሌለው driver ነው ሁላ በጣም okay፣ ሲ- ሲጠይቁት አልያዝኩትም ብሎ ነው።
አዎ ማለት ከሌላ driver ነው የተቀበልኩት ነው ያለኝ። አላውቅም ለሌ- ከ- በሌላ ነበር የሰጨው አይነት ስል okay፣ ለዛ ዛ ሲቀባብሉ አስቀርተውት ነው መሰለኝ እንጂ ያን- ወጥቶ ነበር። ይሄ ይቅርታ በጣም ለነገ ባስገባሉት ነገ መቀ- መረከብ ይችላል።
ከስድስት ሰዓት ከስድስት ሰዓት በፊት ከሆነ የት ነበረ location ኑ?
ጎሮ ጎሮ።
እም፣ okay፣ እሺ እንደዛ እንዲደርስ አደርጋለሁ።
ደግሞ እንትኑ ድንቹና አቮካዶ በጣም ደቃቃ ነው። ስለ መንፈስ ቅዱስ
ድንቹ ደቃቃ ነው በጣም እንዴ አቮካዶ ነው እንደዛ። ባለፈውን ሁለቴ አዝለው ነው አቮካዶ እንደዚህ ደቃቃ፣ ሶስቴ ማለት ደቃቃ አላጋጠመኝ ማለት mixed ነበር የሚመጣው።
አዎ። እም።
totally ደቃቃ ነው total።
okay፣ እና እንዲቀየርሎት ነው የሚፈልጉት ወይስ
ተላልቃለ
እሱን warehouse ያሉት ልጠይቅሎት ነው እንጂ አላወቅኩም። ይቅርታ።
ይሄ በጣም ትናንሽ ነው በጣም ማለት ነው። በጣም okay፣ ለ- ለምንም አይሆንም።
በጣም ደቃቃ ነው። እኔ እንጃ።
በቃ ላስገባሎት እና ነገ ከካሮት ጋር አይንኩት። አሁን
okay ነገ ይመልሱልታል።
okay እሺ ማለት ነው።
እሺ፣ አቮካዶን ብቻ ማለት ነው እና ካሮት አዎ አይ እንኳን ችግር የለውም።
በቃ እሺ፣ ለነገ አስገባሎታለሁ።
እሺ ማለት ነው።
እሺ፣ መልካም ቀን። እሺ፣ ነው አሜን።